ጤና ይስጥልኝ አደራ።
ጤና ይስጥልኝ።
አቤት።
አደራ ሆስፒታል ነው?
አዎ ከ ArifPay ነው የምደውለው። ሰላም እባላለሁ። እሺ የ ArifPay POS ማሽን ዙሪያ ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
hello
አቤት ደንበኛችን ይሰማታል?
እ?
ይሰማታል?
አዎ
እሺ POS ማሽናችን ዙሪያ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር።
ምን የትኛው ነው?
የ ArifPay POS ማሽን አሪፍ ቤት አዎ።
አሪፍ ቤት እየተጠቀማችሁበት ነው? አዎ የተጠቀምንበት ነው።
ምን አሉኝ?
ዛሬ ዛሬ ሰው የመጣ የለም።
ፖዝ ማሽኑ ላይ ግን ያጋጠሙት ችግር የለም።
የለም እሺ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛ ማናገር ይችላሉ። መልካም ቀን ይሁንላችሁ።